ሄሎ እናት ሄሎ ወይዬ ቻናሉን ነው ነው ጨርሻለሁ ብለህ ያ
እ እ ቴዲ
የቻናል ያልጨርስ እ
ሄሎ አልሰማሽም?
እኔ ይሰማኛል የቻናሉ ጨርሻለሁ ብለህ ያሳወቀው የቻናል ጨርሻለሁ ያሳወቅኩት
እ ጨርሰኸው ነው አልጨረም። አሁን ነው ገና አንዱ ሰጥ አንዱ አልደረም አንዱ ይኸው ገና ለከሰ ሰጠው ምዛ ሞልጋ ተብሏል። እ?
ቴ- ቴዲ ውዬ ቴዲ አቤት ሄሎ ጨርሻለሁ ደረስ ብለህ በተከታታይ እያሰማነት ነበር ነው እ አይ ድምፅሽ ምንም አይሰማኝም።
አይነት ለሻል እኮ ያንቺ እያቆራረ ነው። ሄሎ
ካርተር ነው ወይ
ኧረ ስል ምን ምን አልሰማም። ሄሎ